ሰላም ዋለች።
ሄሎ ሄሎ ሰላም። አሁን ደውለን ነበር ከቤት ዛታ።
እሺ አውቄያለሁ።
እሺ ቸስሲቲ አንድሮም አላቸው።
CT scan ነው አይደለ?
አዎ CT scan chest CT angio እሺ ቆይ አንዴ። CT scan angio contrast አለው ወይስ እሱ የለውም?
አለው
እሺ አንዴ ልጀምርልሽ። አራት ሺህ አምስት መቶ መነሻው ነው። for extension tube አንድ ሺህ ሶስት መቶ ብር ነው።
እም፣ ይሄ ብቻ ወደ አምስት ሺህ ስምንት መቶ ብር መጣ። extra ደግሞ እንትኑስ ምንድን ነው ይሄ CT scan contrast ኡ ደግሞ ሲጨመር አራት ሺህ ዘጠኝ መቶ ብር አጠቃላይ ስንት መሰለሽ? ወደ አስራ አንድ ሺህ አስራ አንድ ሺህ ሰባት መቶ ብር አስራ አንድ ሺ ሰባት መቶ ለቸስሲቲ አንድሮ ነው።
ብቻ ገብቶሻል አባባሌ? አራት ሺህ አምስት መቶ ብር normal መነሻው ነው። ለሱ ደግሞ extra tube እንደምንጠቀም ታውቂያለሽ አይደለም?
እ
አራት ሺህ አምስት መቶ ዋናው የፊት የአሁን ያንሺው የ angio ነው።
OK ለሱ extra tube ይጠቀማሉ አንድ ሺህ ሶስት መቶ ብር contrast ደግሞ አራት ሺህ ዘጠኝ መቶ ብር አጠቃላይ አስራ አንድ ሺህ ሰባት መቶ ብር
OK እሺ፣ እሺ thank you እደውልልሻለሁ። እሺ ማማታችንን